የቪዛ ጅደን እየባኩት ነው የተጉዞ መረጃ ረስቷል።
ካናዳ ሀገር ለመሄድ ፈልጌ ነበር።
እሺ ካናዳ በስራ ነው አይደል ያሉኝ?
አዎ እሺ job bank ብለው search ያደርጋሉ። በመጀመሪያ ባንክ ጊዜ ብለው ጉግል ላይ ገብተው search ያደርጋሉ።
እሺ
እሺ ከዛም በመቀጠል የመጀመሪያ የሚመጡሉትን option click ያደርጋሉ። እርስዎ እየጻፉ ነው ወይስ አብረውኝ እየከፈቱ ነው?
የከፈትን እሺ ጆብ ባንክ